Hello Hello፣ ሰላም ጤና ይስጥልን። ራሄል አቤት።
ከ ChipChip ነበር የምንደውለው።
እሺ።
ቀጥታ ያልተረከቡት item አሉት እኛ ጋር የቀረ አይ ዛሬ አልመጣልኝም እኮ እንትን ነበረ፣ ቲማቲም ነበር።
ቲማቲም ነበረ order ኡ።
አ ሌላ item አሉት? ቲማቲም ብቻ ነው?
አይ ሌላ item የለኝም። እሺ፣ ነጭ ሽንኩርት ነው መጥቶልኛል።
እሺ፣ የት ነው location? ነገ እንላክሎት ቲማቲሙ።
ላምበረት መናኸር አካባቢ ሀይሌ ግራንድ ያሳይሻል። ማዕከል ላይ አዎ፣ እዛ አካባቢ ነው ወይ ሲደርስ ይደውልና እነግረዋለሁ።
እሺ፣ ይመጣልዎታል። መልካም ምሽት። እሺ፣ እሺ።
እሺ።